Hello.
ሄሎ እሺ፣ አቤት።
የአሁኑ የአሁኑ order ቤልሳሚት የትኛው?
የቤላ ሚልኩ
እሺ፣ ታላ
ታዟል።
እ ተቀይሯል። አይ ተ- የተሳሳተ ምግብ ነው ብለኝ ነበር።
እኮ እኔ እንጃ አሳውቂያቸዋለሁ፣ ምንም አልመለሱልኝም። እንደውለውልህ ነው?
ኧረ አይደለም ሂድ ብለሽኝ ደውለው ሂድ ብለውኝ ነበር ከቢሮ እኮ እኔ አይደለሁማ እዛ ጠይቃቸው፣ ዘጠና አምስት ሰላሳ ሶስት ጠይቃቸው፣ እነሱ ናቸው የሚይዙት። ደ- እሺ እሺ